ጤና ይስጥልኝ ሪፖርት ነው እባክዎ የምንለድነው
በቴሌግራም ፎቶ ላክልን ብላችኝ ነበርና አሁን ልኬዋለሁ። እስካሁን አላያችሁም ነው?
በዚህ ስልክ ነው የላኩት?
አዎ
ሁለቱም ነው
አ ሁለቱም ነው።
አዎ አይ ተመሳሳይ ነው። አንድ አንድ አንድ መቶ ከዛ ዘጠና ሰባት ዘጠና ሁለት ብር ነው።
አሁን በደወሉት ስልክ ነው የሚጠቀሙት።
አዎ አዎ
ተላልፎለታል። እሺ።
እሺ አመሰግናለሁ።